ጤና ይስጥልኝ በሚስጥር ሄሎ ድምፁ በጣም ርቋል አይሰማም ሄሎ ሄሎ አይሰማም እሺ ዶንኪ ቲዩብ ነው ምን ልርዳዎት መልሰው ይደውሉልኝ ድምፅ አይሰማም ድምፅ አይሰማም መልሰሽ ደውዪልኝ ስማኝ